ሄሎ ጤና ይስጥልን።
ሳትልኝ ተስፎን ነው።
አዎ፣ ምን ልርዳዎት?
ኦኬ አክሲዮኑን ለመግዛት ነበር።
ኦኬ ይቻላል። አሁን ላይ ስሞትና ስልኮትን ሊያዝና እሺ እ፣ ሐምሌ አንድ ነው የሚጀመረው። እንደውሎታለን አዎ።
ስም አለበት በረከት በረከት ግርማ እባላለሁ።
በረከት። ማስታወቂያውን ከምን ላይ ነበር ያገኙት?
ቴሌቪዥን አሁን እ፣ እያየሁ ነበር የደወልኩት።
እሺ፣ እሺ። የእርሶ ስልክ ነው? ማስታወቂያ።
አስራ ሶስት ዜሮ አንድ ሰላሳ አራት ሰላሳ ዘጠኝ አዎ፣ በቃ እሺ። መልካም ቀን።
ሐምሌ አንድ ነው ያልሽ?
አዎ፣ ሐምሌ አንድ ላይ።
እሺ ጠብቃለሁ።
እሺ፣ እሺ። መልካም ቀን።